ሰላም ሰላም፣ ጤና ይስጥልኝ። ቤት ቤት ከዳዜ ባኮም ልጆ አብሮ ይስጥልን። ማታ ትናንትና አግኝቼ ነበረ፣ ሊወጣልኝ አልቻለም። ዊዝድሮ አድርጌ
ሄሎ ሄሎ፣ እሺ፣ እየሰማው ነው። ምን ነበረ?
ዊዝድሮ አድርጌ ነበረ፣ አልወጣልኝም ወደ ቴሌ ብር።
የቤት ቤት ቁጥር የደወልክበት ነው?
አ
እሺ
እሺ